አታለለኝ ወተቴ ያለ ሸነገለኝ ቅቤ መላሰ ቀጀለኝ ደለኝ አቤት ያንተና በተቀመመ በመውደድ አስተማ ፍቅር ያከመ በፍቅርህ ደልለኝ ቃሌንም ላድምጠው የፍቅርህ ወዳቤ ሱሬን የጻፍት